hello መሰረት ነኝ ልታዘዝ ወዬ hello
ወዬ መሰረት ነኝ እነሱ እንዴት ዋልሽ?
እንዴት ዋልክ እንዴት ነህ እግዚአብሔር ይመስገን። fill ለማስደረግ ነበር ሰባ ዘጠኝ አስራ ሰባት
ሰባ ዘጠኝ አስራ ሰባት እሺ እሺ አይልሃለሁ እሺ ደቂቃው እያለቀ ስለሆነ complete ልለው ስለሆነ
እ፣ እሺ አንዴ እስካይልህ ትጠብቀኛለህ complete አትበላም እሺ ምናልባት ይጠብቃል።
complete አ፣ pin ተደርጎ complete ማድረግ እንትን አይፈቀድልንም። እሺ complete ተብሎ pin ማድረግ
እሺ እጠብቅሻለሁ።
አለምና
አዎ ሙሉ አለም ነኝ።
ለክተዋል።
አዎ ስድስት ኪሎ ሜትር ነው።
ስንት ነው የሚያስብልህ?
አዎ ጨርሰሻል።
ስንት ነው እያሰበልህ ያለው? ሙሉ አለም ምን አልሽኝ?
ስንት አሰበልህ?
ዘጠና አምስት የታሰበልኝ አዲሱ ገበያ ዙሩ ስድስት ነው ዜሮ ነው የመጣልህ?
ዘ- እ? እ?
ስድስት ስድስት አናቱ ላይ መጣልህ?
ስድስት ከሶስት
ስድስት ከሶስት ሙሉ አለም ወይ?
ሙሉ አለም አቤት ሙሉ አለም አቤት አምስት ነጥብ አምስት አለው እኔ ጋር እሺ አምስት አምስት ነጥብ ነጥብ አምስት አምስት ኪሎ ሜትር አለው እኔ ጋር ኧረ በእንትኑ ከዛ ከሆነ በእንትኑ- ልልክ እንትኑ ይስ ከአራት ኪሎ ከበርገር በዝ እስከ አድገ አደባባዩ ዙሮ የሚደርስ
እኮ እንደዛ እኮ ነው።
አምስት ነጥብ አምስት
አዎ አምስት ነጥብ አምስት አለው ስድስት ነጥብ አራትም እኮ አለው ግን አዎ።
ስድስት ነጥብ አምስት ነጥብ አምስት ካለ አዎ ስድስት ነጥብ አራቱ እንትን ነው የሚያዘው
ኪሎ ሜትሩ ነው።
ኪሎ ሜትሮች ነው የሚያዘው ሙሉ አለም ልክ ነው ለዛ ካሰበልህ
ስለዚህ ቁርጥህ ነው ነው።
ልክ ነው ሙሉ አለም እሺ በቃ እሺ መዝጊ እሺ፣ እሺ።
አመሰግናለሁ።